ላንቺ በፍቅር ተያተንብዙም ታሪክ አይተናል ብዙም ስቀን በደስታ ተተባብረን እስከ ዛሬ ደርሰናል። ምኞታችንን ሰምሮ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየን ኧረ እንዴት ደስ ያሰኛል። ደስታሽም ደስታዬ ነው፣ ስቃይሽም ስቃዬ ነው። ፍጹም የማንለያይ ነሽ የክፉ ቀኔ ብትለይኝ አላድርም ይከፋኛል። ቁጭ በይ እናውጋ ጫትን ሳንል ወይም ቀን ሌሊቱ ሲነጋ እኔና አንቺ በፍቅር ተወያይተን ብዙም ታሪክ አይተናል። ብዙም ስቀን ተደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየንን ኧረ እንዴት ደስ ያሰኛል። የኔ ነሽ የኔ ብቻ ነሽ የግሌ የሕይወቴ ዋልታ ፍቅራችን በቀላሉ ከቶም አይፈታ ሕይወትሽም ሕይወቴ ነው አልከዳሽም ነሻለኝታዬ ጸባይሽም ተስማሚ ነው ፍጹም ለኑሮዬ እኔና አንቺ በፍቅር ተያይተን ብዙም ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየን ኧረ እንዴት ደስ ያሰኛል። ሲከፋኝ ስተክዝ በሳሳዝን በሀሳብ ስብላላ አንቺው ነሽ ያለኝታ ምንም ሌላ ፈገግታሽ ምግቤ ናት ፍቅር ፍቅሬ ምሳና ራቴ አትራቂኛለህ በያችልም አንጀቴ እኔና አንቺ በፍቅር ተያይተን ብዙም ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየንን ኧረ እንዴት ደስ ያሰኛል። እኔና አንቺ በፍቅር ተወያይተን ብዙም ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስንመራ ለሚያየንን ኧረ እንዴት ደስ ያሰኛል። ኑሮን በፍቅር ስንመራ ለሚያየንን ኧረ እንዴት ደስ ያሰኛል። ኑሮን በፍቅር ስንመራ ለሚያየንን ኧረ እንዴት ደስ ያሰኛል።